መስማትም ሆነ ማየት የተሳናቸው ሰዎች እርስ በርሳቸው እንዲግባቡ ይረዳል የተባለ አዲስ የመዳሰስ ቋንቋ ባለፈው ሰኔ ወር መጨረሻ በሦስት ወጣት ኤርትራውያን የሥነ ልቦና ባለሙያዎች ይፋ ሆነዋል። ዳንኤል ተክለ ጊዮርጊስ፣ ሮዳስ ተክለና ተመስገን ኢያሱ የተባሉ የሥነ ልቦና ባለሙያዎቹ ቴክኖሎጂውን በራሳቸው ተነሳሽነት እንደፈጠሩት ተናግረዋል። አዲሱ የመግባቢያ ቋንቋ በእጅ መዳፍ ላይ የተዘጋጁ ዘጠኝ ነጥቦችን ተጠቅሞ የፊደል ቅርጽ በመጻፍ ለመግባባት የሚረዳ እንደሆነ ከፈጠራው ባለቤቶቹ አንዱ ተመስገን ኢያሱ ለአሜሪካ ድምፅ ገልጸዋል። ማየትና መስማት የተሳናቸው ማኅበራት አባላት በስብሰባ ወይም በሥራ በሚገናኙበት ጊዜ የተመለከቱት የተግባቡት እክል አዲሱን የመግባቢያ ቋንቋ ለማሰናዳት አነሳስቶናል ይላል ተመስገን።
ቀንዲ መበገሲ ሓሳብ ናይዚ ስራሕና ኣብ ሃገራዊ መስማትና ማየት የተሳናቸው ማህበራት ሊቃነ መናብርትና አባላት በስራና በስብሰባ ምክንያት በማህበራዊ ደህንነት ጽሕፈት ቤት በሚገናኙበት ጊዜ ሁለቱን የሚያግባባ ሶስተኛ ሰው የግድ ያስፈልጋቸዋል። ያ ሶስተኛ ሰው በተለያየ ምክንያት ሳይገኝ ከቀረ ስብሰባው ወይ ግንኙነቱ ሳይካሄድ ለሌላ ጊዜ ይዛወራል። ስለዚህ ችግሩ የሚፈታበት መንገድ መጠናት አለበት የሚል ሀሳብ ስለተነሳ ይህን አዲስ የመግባቢያ ቋንቋ ለመፍጠር ተነሳሳን። በዚህ አጋጣሚ ሀሳቡን ያመነጨውን ማየት የተሳናቸውን መምህር አማኑኤልን ማመስገን እፈልጋለሁ።
ሌላው የፈጠራው ባለቤት ዳንኤል እርሱ አስቀድሞ መስማት የተሳናቸው የመግባቢያ የምልክት ቋንቋ መማሩንና ለሁለቱ ባልደረቦቹ ማስተማሩን አውስተዋል። ይህን አዲስ የመዳሰስ ቋንቋ ከመነሻው እስከ ፍጻሜው ለማድረስም የቡድኑ አባላት ከሁለት ዓመት በላይ ጥናትና ምርምር ማድረጋቸውን ይናገራል። ባለፈው ሰኔ ወር የእረፍት ጊዜያቸው ስርዓተ ትምህርት ነድፈውና የማስተማሪያ ዕቅድ አውጥተው ሰባት ማየትና መስማት የተሳናቸውን ተማሪዎች ለአንድ ወር በአዲሱ የመግባቢያ ቋንቋ በማሰልጠን ተግባራዊ ማድረግ እንደቻሉ ዳንኤል አብራርተዋል።
ካብ ቤት ትምህርቲ ጽሙማን ክልተ ተምሃሮ ጽሙማን ተምሃሮ ከአስመራ መስማት የተሳናቸው ትምህርት ቤት ሁለት የአራተኛ ክፍል ተማሪዎችን ማየት ከተሳናቸው አብርሃ ባህታ ትምህርት ቤት ደግሞ አንድ ሙሉ በሙሉ ማየት የተሳነው ሁለት በከፊል ማየት የሚችሉ አንድ ደግሞ ማየትም መስማትም የተሳናት አንድ ደግሞ እንዲሁ ማየትና መስማት የሚችል በድምሩ ሰባት ተማሪዎችን በሳምንት ለአራት ቀናት ለሁለት ሰዓት የአንድ ወር ስልጠና በመስጠት ነው ተግባራዊ ማድረግ የቻል ነው። እነዚህን ተማሪዎች የመረጥንበት ዋናው ምክንያት በአዳጊነታቸው በፍጥነት መቀበል ስለሚችሉና በቀጣይ ሕይወታቸው የተጠቀሙበት ሌሎችንም ማስተማር የተሻለ እድል ስላላቸው ነው።
መስማት ለተሳናቸው የብሬል ትምህርት፣ ማየት ለተሳናቸው ደግሞ የምልክት ቋንቋና በዕለት ተዕለት እንቅስቃሴያቸው የሚገለገሉባቸውን ቃላት እንዳስተማሯቸው ዳንኤል ገልጾ አዲሱን የመዳሰስ ቋንቋ ለማሰልጠን አራት የተለያዩ አማራጮችን መጠቀማቸውን ተናግረዋል።
በርባዕቲ ኣማራፅታት ከም ዝመሃሩ ኢና ጌርና ነቶም ተምሃሮ አራቱ አማራጮች በአገር ውስጥና በውጭ ሀገራት ሊጠቀሙባቸው የሚችሉ የትግርኛና የዓለም አቀፍ መስማት የተሳናቸው ቋንቋ ምልክት፣ የእንግሊዝኛ ፊደሎችና በመዳፍ ላይ የተዘጋጁ ዘጠኝ ሀሳባዊ ነጥቦች ናቸው። በፊደል አጻጻፍ እንዲሁም በገበያ፣ በፍርድ ቤት፣ በጤና ተቋማት በመሳሰሉ ቦታዎች በሚያደርጓቸው ዕለታዊ እንቅስቃሴያቸው ላይ በመረጡት መንገድ ለመግባባት የሚችሉባቸውን ከ50 በላይ ቃላትን አስተምረናቸዋል። በተጨማሪም በብሬል ለመጻፍ የሚረዱ ስድስት ነጥቦችን ወደ ዘጠኝ በማሳደግ እንዲሁም ማየት ከተሳናቸው የቋንቋ ምልክት ከካልእ ሁለተኛ እስከ ሳብእ ሰባተኛ ያሉ ፊደላትን የሚወክሉ እንቅስቃሴዎችን በመቀላቀል በፈጠርነው መንገድ ተጠቅመን የተሟላ የመግባቢያ ቋንቋ እንዲሆን በማድረግ አዘጋጅተናል።
አዲሱን የመግባቢያ ቋንቋ ለመንደፍና ለማዘጋጀት የውጭና የሀገር ውስጥ የምልክት ቋንቋ እንዲሁም ከብሬይል እና የምልክት ቋንቋ አዳቅለው ራሳቸው የፈጠሯቸውን ምልክቶች እንደተጠቀሙ የሚናገረው ተመስገን አዲሱ መግባቢያ ከዚህ ቀደም የነበሩ ክፍተቶችን የሚሞላና የተፈለገውን ዓላማ ያሳካ እንደሆነ አመልክተዋል።
ምስ ሕፅረት ግዜ ደኣ እምበር ብዙሓት ፈተናታት የጊዜ እጥረት የነበረብን ቢሆንም የተለያዩ መንገዶችን በመጠቀም አንድ የተሟላ ቋንቋ እንዲሆን አድርገነዋል። በመዳሰስ የተለያዩ ስሜቶችን ለመግለጽ የሚያስችል አዲስ ፈጠራ ተጠቅመናል። ለምሳሌ አንድ ሰው የሚያስቅ ንግግር ከተናገረ ሶስት ጣቶችን ተጠቅሞ በአንድ የሰውነት ክፍል ላይ በመቧጠጥ እየሳቀ እንደሆነ ማሳየት ይቻላል።
የዚሁ አዲስ የመግባቢያ ቋንቋ ሰልጣኝና ተጠቃሚው ሱሌማን ዑስማን የአንሰባ ሪጅን ገለብ አካባቢ ነዋሪና ማየት የተሳናቸው የአብርሃ ባህታ ትምህርት ቤት ተማሪ እንደሆነ ይናገራል። መስማት ከተሳናቸው ወገኖች ጋር ለመግባባት የሚረዳ አዲስ ቋንቋ ላስገኙ ሶስት ወጣቶች ምስጋናውን በማቅረብ በስልጠናው ወቅት ስለነበረው ሁኔታ ያስረዳል።
ኣብቲ ፈለማ ክኮን ንክእሎ ኣይመስለና ነይሩ ምክንያቱ ሓድሽ ትምህርቲ ስለ ዝኾነ ሓድስና እዩ ክነጉርና ከለዉ አዲሱ ቋንቋ በመዳሰስ መስማትም ሆነ ማየት የተሳናቸው ሰዎችን ሊያግባባ የሚችል እንደሆነ ሲነግሩን በጣም ነው ያስደመመን። ትምህርቱንና ስልጠናውን ስንጀምር ደግሞ እንዴት አድርገን እንደምንማረውና እንደምናጠናው ተጨንቀን ነበር። ትምህርቱን ከጀመርነው በኋላ ግን ቀለል ያለና የማያስቸግር ሆኖ ነው ያገኘነው።
አዲሱን የመግባቢያ ቋንቋ በስራ ላይ ለማዋል ፈተናዎችና ተግዳሮቶች ነበሩ የሚለው ዳንኤል እንደሚከተለው ያብራራል።
ዛዕበየ ብድሆናትና እንታይ እዩ ነዚ ፕሮጀክት እዚ ክንጅምሮ ከለና ብኸመይ ኣገባብ እዩ ከነረዳድኦም ብኸመይ ኣገባብ ኢና- ትልቁ ፈተናችን የነበረው ከመጀመራችን በፊት እንደሚቻል በማሳመን ላይ ነው። ሌላው ደግሞ ሱሌማን በሕፃንነቱ ማየት የተሳናቸው ትምህርት ቤት ስለገባ የግዕዝ ፊደላትን ቅርጽ ስለማያውቃቸው ለብቻው በመጻፍ ላይ እንዴት እንደሚጻፍ ለማስተማር ተገደናል። የእርሱ ጥሩ ተቀባይነት ተጨምሮበት ግን በአጭር ጊዜ ተሳክቶልናል።
ሦስቱ የፈጠራው ባለቤቶች ባለፈው ሰኔ ወር መጨረሻ በኤርትራ የወጣቶችና ተማሪዎች ማኅበር ጽሕፈት ቤት አዳራሽ በተከናወነው መርሃ ግብር አዲሱን ቋንቋ አስተዋውቀዋል። የመርሃ ግብሩ ዋና ዓላማ ቋንቋው በሥራ ላይ ሊውል እንደሚችል በተግባር ለማሳየት በዚህም ከሚመለከታቸው አካላት ባለሙያዎችና ተሳታፊዎች አስተያየቶችን በመሰብሰብ ወደፊት ጠቀሜታው የሚስፋፋበትን መንገድ ለመምከር እንደነበር የገለጸው ዳንኤል ለስራቸው የሚረዱ ገንቢ አስተያየቶችንና ልምዶችን ማግኘታቸውን ተናግረዋል። በቀጣይ ቋንቋውን በስፋትና በጥልቀት በማሻሻል በመጽሐፍ መልክ ለማዘጋጀት ዕቅድ እንዳላቸው የጠቆሙት ሦስቱ ወጣቶች ከትምህርት ሚኒስቴር፣ ከሥራና ማኅበራዊ ደህንነት ሚኒስቴር እንዲሁም ከተለያዩ ባለሙያዎች ጋር በመተባበር አዲሱ የመግባቢያ ቋንቋ በሥራ ላይ እንዲውል ለማድረግ እየሰሩ እንደሆነ ገልጸዋል። ከዚህ ቀደም ማየትና መስማት በተሳናቸው የህብረተሰብ ክፍሎች ላይ ትኩረት ያደረገ ሥራ እንዳልተሰራ ሦስት ወጣት የፈጠራ ባለቤቶች ያወሳሉ። አዲሱ የመግባቢያ ቋንቋ አድጎና ሰፍቶ በተገቢው መንገድ ተደራሽ መሆን ከቻለም ከ40 ሺህ በላይ መስማት የተሳናቸውንና 20 ሺህ ማየት የተሳናቸውን እንዲሁም እስካሁን ገና ቁጥራቸው ያልተጠና ማየትም ሆነ መስማት የተሳናቸውን የህብረተሰብ ክፍሎችን እርስ በርሳቸው ከማግባባት ባለፈ ሁሉንም የህብረተሰብ ክፍሎች የሚያገናኝ አገራዊ የጋራ መግባቢያ ቋንቋ ሊሆን እንደሚችል ተስፋቸውን ገልጸዋል። ለዚህም ተግባራዊነት በሀገር ውስጥና በውጭ ሀገር የሚኖሩ ዜጎች የበኩላቸውን ሚና እንዲጫወቱ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ